hello ጤና ይስጥልኝ። ቃል ኪዳን ነኝ ከ Best Bet ምን ልርዳው?
የሆነ ትኬት አሳክተን ነበረ እስካሁን አልገባም።
እሺ cashier code ወይ ትኬት ID ይንገሩኝ አልታረመም ነው ወይስ ብሩ withdraw አድርገው አልገባልዎትም ነው?
አይ የተራዘመ ጨዋታ ነበረና በመሀሉ እሺ
ከዛ ብሩንም የ- የቆረጥነው ብሩም ያው እንዳለ ነው። ትኬቱም እሺ፣ አልበራ ጨዋታው አዎ ሀያ አራት ሰዓት ሞልቶታል።
ሀያ አራት ሰዓት አልሞላውም።
በቃ ሀያ አራት ሰዓት ሲሞላው postponed የሆነው ጨዋታ ይታረምና በ- በዛው wi- win ከሆነ win ነው፣ ቦነስም ካለው ቦነስ ይገባሉታል። ጨዋታው ካልተካሄደ ደግሞ void እ።
ይሆንና የቀረው ብቻ ታርሞ ይገባልዎታል ማለት ነው።
አሀ ያው postponed የሆነው ዛሬ ከተጫወቱ ይታረማል ማለት ነው።
ሀያ አራት ሰዓት ሳይሞላው ከተጫወቱ ውጤቱ ይያዛል። አዎ ካልሆነ ደግሞ void ይሆናል። win ም lost ም አይሆንም። odd ኡ አንድ ብቻ ይሆናል ማለት ነው።
አ፣ እሺ፣ እሺ መልካም ቀን። እሺ።
እሺ።